እመጣለሁ። እሺ እንገናኝ።
እባክሽን ምን ልርዳዎት?
እባክሽን አንድ ቤት መዝግቢልኝ።
እሺ የ ID number ዎትን ንገሩኝ
ID መቶ አርባ አርባ ሶስት ሀያ አንድ
መቶ አርባ አርባ ሶስት ሀያ አንድ የሆነ ቤት ያየች
ተድላ ሆቴል ነው የሚለው።
አዎ ተድላ እሺ የት አካባቢ ነው?
ፒያሳ
ፒያሳ ምኑ ጋር?
ፒያሳ ጣይቱ ሆቴል አካባቢ
እሺ ምንድን ነው የሆነቦት? hello hello ወይ ምንድን ነው የሆነቦት?
hose ventilator ኡ ሲሽከረከር beer line ኡን በሳውና draft እየፈሰሰ ነው።
እሺ እ የደንበኛው ሙሉ ስሙ ንገሩኝ።
የደንበኛው ሳይሆን የእኔን ትይዣዋለሽ። የመስመሩ ኃላፊ ነኝ እኔ የጊዮርጊስ ቢራ ሰራተኛ አ፣ ግን customer ነኝ ስለሚል እ፣ ተድላ በተድላ ያዡ የአባቱ ስም ማን ታምሩ ታምሩ።
እሺ የደንበኛው ስልክ ቁጥር እባክዎ እሺ
ዜሮ ዘጠኝ
ዜሮ ዘጠኝ እህ
አስራ ሁለት እህ
እንደገና አስራ ሁለት እህ
አስራ ስድስት ሰላሳ ስምንት
እሺ ለሚመለከተው አካል አስተላልፌዋለሁ። ግልጽ ነው። ሌላ ምርስ ነገር ማለት ምንም የለም።
ስለ ደውልን አመሰግናለሁ። ስለመስተንግዶ ያሉትን ሀሳብ አስተያየታውን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ